ሄሎ ጤና ይስጥልኝ።
ሄሎ ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልን። Donkey Tube ነው።
እሺ ሰላም ነው። እንዴት ዋላችሁ?
እግዚአብሔር ይመስገን።
ያለን ሰኞ class ይጀመራል መሰለኝ። ወጌሻ
አዎ ወጌሻ ሰኞ 11 ሰዓት ተኩል CMC ሚካኤል ጋራ Economics Association class እንጀምራለን።
CMC ነው የሚሰጠው። ማታ ማታ ነው የሚሰጠው CMC ነው።
ከ11 ሰዓት ተኩል እስከ 1 ሰዓት ተኩል አዎ። ተማሪ ነዎት?
እ፣ okay አይ ለእኔ አይደለም normally ለወንድሜ ነው። እ፣ በሳምንት ስንት ቀን ነው?
እ? በሳምንት ሶስት ቀን ከ11 ሰዓት ተኩል እስከ 1 ሰዓት ተኩል እሺ መቼ መቼ ነው? መቼ መቼ ነው?
መቼ መቼ ነው?
አዎ አዎ ቀኑ መቼ መቼ ነው? አዎ ሰኞ፣ ሮብ፣ አርብ።
ሰኞ፣ ሮብ፣ አርብ።
አዎ እ፣ ክፍያው ስንት ነው?
15 ሺህ ብር
ለስንት ጊዜ ነው?
የ- ለሶስት ወር።
ለሶስት ወር አስራ አምስት ሺህ አዎ ሙሉውን በአንዴ ነው የሚከፈለው አንድ ነው የሚከፈለው። ሌላ ተጨማሪ ክፍያ ምንም አይነት የለም።
የለውም። CMC የት ነው ያልሽኝ ቦታውን ጥ- በትክክል
ይቅ- ይቅርታ Economic Association
Economic Association።
አዎ።
አመሰግናለሁ። ሌላ ምን ተይዞ ነው መመጣት ያለበት?
ምን ለምንገባ ብሩን transfer አድርገሽ ፍላጎት ካለሽ መገኘት ነው በቃ ነው።
እሺ፣ አመሰግናለሁ።
እሺ መስከ- መልካም ቀን።